ጤናይስጥልኝ ኢትዮጵያ እባክዎ ሚስተር ጆ
አሁን መሰለን እሺ እባክዎ ሚስተር ጆ
የሄሊን ማለት ወደ ሐዋሳ የሚበርበት time ፈልገን ነበር።
እሺ ለመቼ ነው የፈለጉት?
በ- በማንኛውም ሰዓት ከሰኞ እስከ ዓርብ ባለው
ከሰኞ እስከ ዓርብ ባለው እስከ ቅዳሜ ባለው እስከ ቅዳሜ ባለው እስከ ቅዳሜ ባለው እ እሺ እባክዎትን አንድ ጊዜ ይጠብቁ እሺ ሌሎት ሐዋሳ ነው ያሉኝ እ እ ሐዋሳ
ወደ ሐዋሳ እሺ so በማንኛውም ቀን ላርግሎት በእኔ ምርጫ በዚህ ውስጥ ባለው ወይስ
እስኪ እንትን አለው አይደለ ስለ ጊዜ አለው